ሄሎ
ሄሎ ጤና ይስጥልን ቤት ቤት
አዎ ሰላም ነህ? እንትን ነበረ ትላንትና እንትን withdraw አደርጋለሁ ብዬ እንትን ላይ ያረኩት ዊቸር ላይ በ voucher አረከው እሺ ቆርጧል ከ account
አዎ በዚህ ቁጥር ነው እምቢ አለኝ አሁን ምንድን ነው የሚልህ
በቃ አላወራ እንትን ሌብር ላይ አላወረደም ገንዘቡን እዛ አስቀረብኝ ኦኬ እሺ አሁን በደወልክበት ነው አዎ እሺ ስንት ብር ነው
አምስት መቶ
እሺ okay እሺ Best Bet ሱቅ የለም አቅራቢያ
አለ ወደዛ በቃ እዛ ሄደህ መውሰድ ትችላለህ እሺ እሺ እንዴት አድርጌ ኮ- ኮድ አለ voucher ኮድ አለ account history ስትገባ voucher history የሚል አለ ከዛ ቀኑን ታስገባና ቀኑ አምስት ነው ቀኑን አ- ታስገባና search ስትለው voucher እም።
ኮድ ይሰጥሃል voucher ኮድ የሚል አለ ምን አዎ ምኑ ጋር ነው የቱ ጋር voucher አሁን እኮ ኮድ account history ውስጥ
withdraw register የሚለው ላይ አይ አይደለም account history ውስጥ ትገባለህ
account history ውስጥ ከዛ voucher history የሚል አለ account history ውስጥ ስትገባ ዝርዝሮች ያመጣላል voucher history የሚለውን ትመርጣለህ አንተ
አየሽ ግን እምቢ አለኝ እዚህ ላይ ምንም አላመጣልም voucher history የሚለው አልመጣልህ
voucher ከላይ መ- መጀመሪያ ላይ መጥቷል voucher voucher history voucher history voucher የሚል ፍሪ ከመጣ የሚለውና voucher deposit የሚለው ነው እ?
voucher history የሚል ካለ ንካው እሱን
እሺ voucher ብቻ የሚለው ነው ያለው voucher history የሚል የለም የለም ቮተ- voucher history የሚለው
okay እሺ account history ውስጥ ነው የገባኸው አይደለ አዎ
እሺ ወይ ልላክልህ screenshot ኡን እኔ ቴሌግራም ላይ
አዎ፣ ቴሌግራም ቴ- ካለ shop ከሄድክ ወይ shop ለ- cashier ኦን ከጠየቅ ልታሳየህ ትችላለች እ፣ ቴሌግራም ካለ ደግሞ እሺ ላይ ቴሌግራም ላይ አውራኝ step ኡን ላኪልኝ voucher ኮድ ስ- የ voucher ኡን step ላኪልኝ በለኝና ላክልካለው
እሺ እሺ ላክልሽ በበዛ እንትንም ደግሞ እምቢ አለኝ ምኑ እ፣ አሁን እ፣ ገንዘብ ሌላ አድርጌበት እ፣ ሲጫወት እ፣ stage time ይላል እ፣ ገንዘብ አድርጌበትም እምቢ አለኝ ቮ- እንትን voucher ኡ አላጫወት አለኝ
አላጫውታ ላይ ማለት እ፣ በቃ ብር እምቢ አለው አለኝ account ላይ አ- አዎ አለኝ አሁንም አለው እኮ ስምንት መቶ ብር አለው አምስት ሶስት መቶ ብር ተበልጫለሁ በዛኛው አሁን ደግሞ እምቢ አለኝ
አምስት መቶ ሀያ ሶስት አለ አዎ አምስት መቶ ሀያ ሶስት አለኝ
አዎ ይሄኛው ምንድን ነው ልጫወት ስል እምቢ አለኝ አሁን አያጫወተኝም
ምንድን ነው የሚለ
እ፣ stage time ይላል
game ስጫወት አዎ አይ ስልክን refresh አድርገህ ተጫወት እንጂ ሰራ እ?
እየሰራ ነው። ስልክን ስልክ refresh አድርገህ ተጫወት።